ጸጋው የተቋረጠበት አሉ ነው። እስኪ እንደ ውል ተነሳ ጤና ይስጥልኝ ከአሪፍቴ ነው የምንደውልልዎት ማሪክ እባላለሁ አሁን ተቋርጦ ነበር እሺ እ ስልክ ቁጥራችን የቴሌግራሙን ልስጥዎትና አካባቢዎት በሚገኝ ሰው ስልክ ሊልኩልን ይችላሉ
አካባቢ ላይ የገጠሙ ሰው ካገኘ
እሺ ቁጥሩን የያዙትና ከእርስዎ ስልክ ላይ ፎቶ አንስተው በዛ ሰው ቴሌግራም በሚጠቀም ሰው ስልክ ይላኩልን
ከኔ ለእኔ ይሻለልኝ ነበር አቶ ከዚህ ላይ እሺ እንደዛም ይቻላል ቁጥሩን የያዙት ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘ- ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ አስራ አምስት ሀምሳ እና ቴሌግራም ላይ ይገባለሽ።
አዎ በቴሌግራም ላይ ይላኩልን
እሺ እሺ ለምኛችሁ ሌላ ምረዳዎት ነገር አለ
እ ሌላ ምረዳዎት ነገር አለ
የለም የለም ጃምቦዎች ብቻ ነው የሚያስቸግሩን እንጂ ሌሎች እኮ አሪፍ ናቸው።
እሺ ደንበኛችን ያው በእኛ በአልፌ በኩል ያለፈ transaction ካለ እሱን እናይሎታለን screenshot ኡን ይላኩልን እሺ ስለደወሉ እናመሰግናለን ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን መልካም ምሽት